Hello ና አቤት
አዲሱን ኮሜዲ የዛሬን የስምንት ሰዓቱን ለማየት እየመጣን መንገድ ተዘጋግቶብን ነበር።
እሺ የት አካባቢ ይደርሳችኋል?
ደርቢ አካባቢ ነን እና ትኬትም አልቆረጥንም። እንደርሳለን።
ከገርጂ አሁን ስምንት ሰዓት on time ይጀምራል። እንግዲህ የመንገዱ ሁኔታ ነው የሚወስነው።
አዎ መንገዱ ብዙ ሩቅ አይደለም፣ ግን መንገድ ከተዘጋጋ ትንሽ ሰዓት ሊሄድባችሁ ይችላል እንጂ በ- በደረሳችሁበት ሰዓት መግባት መግባት ይቻላል። አዎ ትኬት እዛ መቁረጥ እንችላለን።
አዎ አዎ ይቻላል።
እ እሺ አመሰግናለሁ።
እሺ፣ እሺ፣ ቤተክርስቲያኑ ጋር ነው እ?
ቤተክርስቲያኑ ጋር ነው አይደል? ቅዱስ ሚካኤል ጋር።
እ፣ አዎ ቤተ ክርስቲያኑ ጋር ድልድይ አለ። ድልድዩ ስር ነው።
እሺ፣ እሺ፣ እሺ፣ እሺ አመሰግናለሁ።
እናመሰግናለን። እሺ